ይስጥልን። ቤት ቤት ረዴት ነው የሚለርዳው
ትራንስፈር አድርጌ ነበር ነው ይዘገያል እንዴ? ፔንዲንግ እያለስ
ወዴት ነበር ዊዝዶ ያደረከው?
በዜሮ ዘጠኝ ልንገርሽ ስልኩ
እሺ ንገረኝ።
ዜሮ ዘጠኝ ሰላሳ ስምንት ዜሮ ዘጠኝ ሰላሳ ስድስት
ሰላሳ አምስት ሰላሳ አምስት ሰባ ስምንት ሰባ ስምንት
ኦኬ ለሚቼክ ዳክ ዋን ሶሪ እሺ ዜሮ ናይን ስልክ ፋይቭ ሰባ ሁለት ሰላሳ ስምንት ሀያ አምስት
ሰባ ሁለት
ሰላሳ ስምንት ሀያ አምስት ሰላሳ ስምንት ሀያ አምስት ስንት ብር ነው?
ያው ማለት ነው ሄሎ ሄሎ
እሺ ይሰማል ቆይ ቼክ እያደረኩልህ ነው። እሺ
እሺ
ዊዝዶ ያደረከው በ voucher ነው።
አዎ አዎ
እ በ voucher ሲሆን እኮ ወደ account አይገባልህም።
ወዴት ነው የሚገባው?
እ የቤት ቤት ሱቅ ላይ ነው ሄደህ የምትቀበለው።
የት የት አዎ
የት ሱቅ?
የቤት ቤት አ- አካባቢ ላይ የቤት ቤት ሱቅ አለ።
ኡ የለማ እኛ የለኝማ።
እ ወደ ቤት ቤት account መመለስ ትችላለህ፣ ግን ከመለስ በኋላ እንትን ማድረግ አትችልም። ዊዝዶ ማድረግ አትችልም።
እሺ በቃ መልሲው በቃ አ- እንዴት እንደሚመለስ ልንገርህና አንተ ነው የምትመልሰው። voucher withdraw አለች እንዴም ዊዝዶ ስታደርገው
አለች አለ
hello
voucher number ኡ የቱ የቱ voucher number ኡ account history ውስጥ ትገባና voucher voucher history ውስጥ
አዎ።
account history ውስጥ ስትገባ voucher voucher history የምትል አለች። እሱ አዎ።
voucher code የሚል ታገኛለህ። ቀኑን አስገብተህ search ስታደርገው ከዛ deposit ላይ ትሄድና voucher code ኡን አስገብተህ depo- voucher ን ትመርጥና voucher code ኡን አስገብተህ deposit ስትለው ወደ ቤት ቤት account ይመለሳል።
አይደል አዎ
ቦቸር ማለት አዎ
አሁን እዛ withdraw መጀመሪያ ላይ withdraw ያለችው እዛ ነው ኮድ የሚገኘው ቦቸር ላይ ገባ መጀመሪያ
እዛ withdraw ገብቼ ወ- ኮዱ አገኘዋለሁ ማለት ነው እዛ አዎ።
ቦቸር ላይ አዎ አዎ ከዛ ወደ ዲ- deposit ላይ ቦቸሩ አግባለሁ ማለት ነው አዎ
እሺ በቃ check አድርገዋለሁ እሺ እሺ